ሄሎ
ሄሎ
አቤት
እንትን ሀስብኝ ምንድን ማነሽ?
የደወሉት ሐኪም ቤት ነው። ዋሽንግተን የሕክምና ማዕከል ነው የደወሉት።
እ?
የደወሉት ዋሽንግተን የሕክምና ማዕከል ነው የደወሉት። ሐኪም ቤት ነው
ማሽን
የደወሉት። ሐኪም ቤት ነው። ሐኪም ቤት የጥርስ ህክምና ነው አይደለም።
እ?
የጥርስ ሕክምና አይደለም።
እ?
የጥርስ ሕክምና አይደለም።
እንግዳ ምንድን ነው?
የሙሉ ምርመራ ነው። የእጅ
ታማሚ ሰው ነው
ይቅርታ፣ እርሶ ምን ፈልገው የደወሉት?
እ?
እርሶ ምን ፈልገው ነው የደወሉት?
እሱ ሀገሩ ማን ነው ግን?
አዲስ አበባ ሄሎ
ሄሎ
ወይ ጉድ